ሄሎ
ሄሎ ጤና ይስጥልን።
ጤና ይስጥልኝ።
positive feel
አቤት ከ We Plus Solution ነበር የምደውለው።
አቤት
ከ We Plus Solution ነበር የምደውለው እሺ
እ፣ እና ባለፈው We Plus ላይ ተመዝግባችሁ ነበረ።
እሺ
አሁን የተመዘገቡ account ኦችን active እያደረግን ስለሆነ እ፣ አንዳንድ ጥያቄዎችን ለመጠየቅ ነበረ system ላይ የሚሞሉ
እሺ መጠየቅ እችላለሁ?
ይችላሉ።
እ፣ እሺ እ፣ ድርጅታችሁ ፎዚ PLC ነው?
ፎዝል ፎዝል trading PLC ፎዝ- ፎዝል ነው?
ፎዝል ቲ- እሺ።
trading PLC
እሺ ፎዝል trading PLC። እሺ የት ነው የምትገኙት?
ሜክሲኮ
ሜክሲኮ የቱ ጋር?
አልሳም ህንጻ
እሺ contact person ማን ነው?
ሀለፎም ሀለፎም። እሺ ስዩም ሀለፎማ ሀለፎም ስዩም።
ስዩም እሺ እ፣ ስልክ ቁጥር በዚሁ ነው?
አዎ
እሺ ዜሮ ዘጠኝ አስራ አንድ አርባ አርባ ስምንት ሀያ የስራ ቀን
የስራ ቀን ከሰኞ እስከ አርብ ሙሉ ቀን ከሰኞ እስከ እ፣ አርብ።
ቅዳሜ ግማሽ ቀን
እሺ ከሁለት ተኩል አስራ አንድ ተኩል ማለት ነው።
ከሁለት እስከ እ፣ አስራ አንድ ተኩል ከሁለ- ከሁለት እስከ አስራ አንድ ተኩል አዎ እሺ ቅዳሜስ
ቅዳሜ እስከ ስድስት ሰዓት ከሁለት እስከ ስድስት እስከ ስድስት እስከ ስድስት።
እሺ እሺ እም፣ ንግድ ፍቃድ ወይንም TIN number ወይ መታወቂያ በፎቶ ማግኘት እችላለሁ?
አሁን አይችሉም።
እ፣ አይቻልም።
አዎ ሩቅ ቦታ ነው ያለው።
እሺ ቴሌግራም ላይ መልእክት ባስቀምጥ እሱ ላይ በተመቾት ሰዓት reply ላይ ያደርጉልኝ ይችላሉ።
እሺ እ፣ በዚህ ስልክ ቴሌግራም አለ።
ይኖራሉ።
በሱ ላይ መልእክት አስቀምጣለሁ፣ reply ያደርጉልኛል።
እሺ
እሺ እና ለ social